ጤና ይስጥልኝ አልኩኝ። ሳምራዊት ነኝ በኮመንደር ዳዋ።
ሰላም ነው?
እግዚአብሔር ይመስገን።
አሁን ደውዬ ነበር።
አዎ አዎ።
ዜሮ ዘጠኝ ዘጠና ሁለት ቴሌግራም ላይ ለመላክ እምቢ አለ፣ አይመጣም።
የእርስዎን ስልክ ቁጥር ይስጡንና
እሺ text message እንላክለው። ቴሌግራም የሚጠቀሙበት ስልክ ቁጥር ስንት ነው ስልክ? ዜሮ ዘጠኝ እሺ፣ አስራ ሁለት አስራ ሁለት ሰላሳ ሶስት ሰላሳ ሶስት አስራ ሁለት አስራ ሁለት አርባ ስድስት አርባ ስድስት መች ነበረ ቀኑ የተቆረጠበት?
የተጠቀመው መች ነው? ቅዳሜ ቀን ነው የተጠቀመው። ዛሬ ስንተኛ ቀኑ ማለት ነው? ወደ አራተኛ ቀን ነው፣ አምስተኛ አራተኛ ቀኑ ነው።
ነው።
አራተኛ ቀኑ አምስተኛ ላይ ቆረጠ።
ዛሬ ቆረጠብኝ ብሎ ነው። አዎ ባለፈው መጥቶ ነበረ፣ ግን እኛ ጋር ምንም እንትን እናንተ ጋር ግን አላመጣለን።
ምንም አያሳይም።
ምንም እንትን አላመጣም። አዎ
እሺ ደንበኛችን ሪፖርት ሞክሮት አደረግን።
ነበር። ለዛ ነው በና- በእንትኑ ሞክሮት ነበር።
እሺ ደንበኛችን አሁን text ልክሎታል።